ሄሎ ጤና ይስጥልኝ። ሄሎ ሄሎ
ሄሎ ጤና ይስጥልኝ።
አብሮ ይስጥልኝ።
ወደ ሰማንያ አንድ ሰማንያ ስምንት ፕሌስቶኖች እየደወሉ ነበረ።
እ
ወደ ሰማንያ አንድ ሰማንያ ስምንት Preston Homes እየደወሉ ነበረ።
በዚህ ስልክ ነው።
አዎ
ይቅርታ በስተት ነው የሚሆነው።
አዎ፣ ያለ ጉዳይ አይደውሉ፣ ሲሞት ይዘጋቦታል።
እሺ፣ ይቅርታ